ሄሎ፣ ጤና ይስጥልኝ ነው።
ወይ ወይ፣ ከዊ ፕላስ ሶሉሽን ነው የምደውለው። እኛ ከምን?
አፕሊኬሽን ከምን?
ላይ ዊ ፕላስ ሶሉሽን እሺ እሺ።
እኛ አፕሊኬሽን ላይ ተመዝግቦ ነበር እና እንደ አሽከርካሪ ነው እንደ ተጠቃሚ የተመዘገቡ።
እንደ አሽከርካሪ ነበረ እሺ የምንፈልጋቸው አክቲቭ ዋሽንግተን ለማድረግ እ፣ ስለምንፈልግ በቴሌግራም አዎ።
ይልኩልን ነበረ ዶክመንት ስልክ እ?
ቁጥር እ? ምን አልሽኝ?
በቴል- active ለማድረግ የምንፈልጋቸው document ኦች ነበሩ ከና- ከአንተ እሺ እሺ እ።
እና እንዲልኩልን ነበረ።
እሺ ምን ላይ ልላክላችሁ?
እ፣ ስልክ ቁጥር ልስጥህ?
እ፣ text አድርጊልኝ
እሺ የምንፈልጋቸው እ፣ ዝርዝር የተጻፈበት አድርገሽ ትልኪልኝ ቴክስቱ ላይ እሺ ቴሌግራም ላይ ነው የምልከው አይደለ? ከዛ አዎ አዎ እሺ እሺ ገባለሁ። text ኡ ላይ የሚያስፈልጉትን document ኦች ላኪልኝ።
እሺ እሺ እሺ መልካም ቀን።
እሺ ግብር ላይ ስለሆንኩ ነው አንዴ። እሺ እሺ ችግር የለውም።
እሺ እሺ